ሄሎ ሄሎ ሄሎ ጤና ይስጥልኝ ቤስት ቤት አብስለን ቤስት ባለፈው ደውዬ ነበር እና አዲስ ሊከፈት ነበር ሐዋሳ ላይ ትንሽ ሾፕ ነው አልተላከልንም ብሎኝ አቆይቶ የነበረ እንዴት ነው ማድረግ የምችለው? እንዳለ እንደዛ አለኝ። ባለፈው ኤዲስ አብተብ ላይ ነበረ እዚህ ሜርሲ ማን ልበል ስምህን?
ብሩክ ብሩክ እ ማን ብሩክ ብሩክ እ፣ ከየት ነው? ሐዋሳ ሐዋሳ እ፣ ሌላ ሱ- ማን አዲስ shop ይመጣል ብለውክ ነው አይደለ?
አዎ
እሺ አንዴ ጠብቀኝ።
እሺ እሺ በራ እም? አናግራትም ነበር
Hello ወይ ይቅርታ አባቴ፣ አንዴ መልሶ ይደውልልህ።
ነው። እሺ አዎ በዚህ ቁጥር ልደውልላ።
ደውዪልኝ። አዎ እሺ እሺ አመሰግናለሁ።
እሺ እሺ እሺ